ጤና ይስጥልን።
አብሮ ይስጥልን።
ምን ነበር?
ለራይድ የሚሆን ቀነስ ባለ ብር ታክሲ አይደል? ታክሲ ጋር
ምናምን
ለራይድ የሚሆን ነገር ግ- መኪና ፈልገን
እኮ እሺ፣ ምን መኪና?
ቀነስ ያሉ መኪና ወይ እንደ ሊፋን እ፣ እንደ ዚያቶዝ ምናምን ምናምን ራይድ የሚሰሩ ነበር።
እሺ፣ ራይድ የሚሰራ ነው። ከለ ሊፋን አምስት ሃያ ይመችታል።
አ፣ እስኪ ያስ ላኪልኝ እስኪ ፎቶ
እ፣ ማን ይባባል ዶት ኔት ላይ ያለን ፎቶ ሁለት ሺህ ስምንት ነው። አንድ ነጥ አንድ ሚሊዮን ይባላል።
እ እ
አንድ ሚሊዮን ይባላል አባት።
አንድ ሚሊዮን አዎ አይደርስም። አቅማችን እኛ በትንሽ በዝቅተኛ ብር ነው መግዛት ይችላል።
እስከ ስንት
በስድስት እንደ ስድስት ከሀምሳ እንደዚህ
እኮ ሌላው በባንክ ተያይዞ ነው
ይሆን አሪፍ ነገር ከሆነ
እኮ አለን። ማሊ ባባ dot net ላይ ይግቡና መኪናውን ማየት ይችላሉ።
ማሊፓፓ ማሊ ባባ dot net
ማሊፓፓ dot net ማሊ ባባ
እሺ
dot net
ማሊፓፓ dot net አዎ ማሊ ባባ dot net ብለው ሲገቡ ማሊ አለን የመኪና መሸጫ ቴሌግራም page ኣችን ላይ ማየት ይችላሉ።
እሺ ልየውና ልደውልልሽ።
ይችላሉ አባ ማሊፓፓ dot ne- not
dot net ማሊ ባባ dot net እሺ እሺ